ሰላም ጤና ይስጥልኝ። ቢጫ ኢትዮጵያ ሳንቲና የባኮት የምልርዳው
ኦክሲጅን እምቢ ብሎኝ ወደ ዳፍት ቀየሩኝ።
ኦክሲጅኑ አይት ወደ ድራፍት ማሽኑ አይሄድም ነው።
አይሄድም። አዎ አዎ።
እሺ ቢጂአይ ቁጥሮትን ወይም የቲን ነንበሮትን ይነግሩኛል ደንበኛቸው።
ቲና ቤቱ አዲስ ነው። ቲን ነምበር ቅርብ ነው የወጣው። ልንገርሽ ቢጂአይ ቁጥሮትን እሺ ይንገሩኝ ቲን ነንበሩን ቢሆን ሁለት ዜሮ እሺ ሰማንያ ስምንት ሰማንያ ስምንት ሀምሳ ሰባት ሀምሳ ሰባት
ዘጠና ሰባት ዜሮ አምስት ዘጠና ሰባት ዜሮ ዜሮ አምስት አምስት አዎ።
መስመር ላይ ጠብቁኝ እየፈለኩበት ነው።
እሺ።
እ፣ እኛ ጋር ቢጂአይ ደንበኝነት የተመዘገቡበትን ስልክ ቁጥር ያስታውሱና
እንጃ አላስታውሰውም።
እሺ እ፣ የቤቶትን ስም ይንገሩኝ።
ማክዳ ባርና ሬስቶራንት
አካባቢው የት አካባቢ ነው?
አደይ አበባ ሳሪስ
እሺ የእርስዎ ሙሉ ስም ይንገሩኝ።
እም?
የእርስዎ ሙሉ ስም እየመዘገብኩሎት ነው።
አንድ አምላክ
በዚሁ ስልክ ለመዝግበው አሁን በደወሉልኝ ስልክ።
አ አ አ
እሺ ቅሬታዎትን መዝግቤሎታለሁ። የጥገና ክፍሎች በተሻለ ፍጥነት መጥተው ያስተካክሉሎታል።
እሺ እሺ።
ሌላ የምረዳዎት ነገር ይኖራል?
አይ የለም። እናመሰግናለን።
እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን።